Hello ጤና ይስጥልኝ ችብችብ ሰላም እንዴት ዋልሽ?
ሰላም።
ይቅርታ ደግሜ ደወልኩ። ቅድም ደውዬ ነበረ እሺ
እቃ አዘን ነበር እና እስካሁን ድረስ አልመጣም። ትናንት ነበር ይመጣል የተባለ ትናንት አልመጣም። ዛሬ ቅድም ደውዬ ነበር አልመጣም አለ። እየደወሉልኝ ስለሆነ አብሮኝ ያዘዙ ሰዎች አ፣ የት ነበር location ኑ?
ገና እንኮ እንደሚሆን ወይ አሳይን ያደረገውን ሰው ንገሪኝና ልደውልለት።
እሺ አንዴ መስመር ይጠብቁኝ።
እሺ
ይቅርታ በጣም check አድርጌ መልሼ ልደውልዎት። አንድ ሁለት ደቂቃ ይታገሱኛል?
በዚህ በዚህ ስልክ እሺ፣ አዎ፣ መልስ ስልክ እደውላለሁ።
እየጠበቅሽ ነው፣ እየጠየቅሽ እሺ።
አሁን ይመጣል ብሎ ነበረ ቅድም።
እሺ ማን ነው?
እርስዎ ኖት confirm አይደል? አድሜ እርስዎ ነው።
አዎ፣ አዎ፣ ቲማቲም ግን ነው አይደል?
ሽንኩርት ቲማቲም እና ነው።
ሽንኩርት ነው።
አዎ አዎ፣ አዎ እሺ እሺ መልሼ እደውላለሁ።
እሺ